ጤና ይስጥልኝ ቤት ቤት ዲቦራ ነኝ። እባክዎ ምን ልርዳዎ?
ቲኬት check ለማድረግ ነበረ።
እሺ cash code ኡ አለ?
አስራ ሶስት እሺ
አስራ ሰባት እሺ
ዜሮ ስምንት እሺ አርባ አምስት
ሌላ
ሄሎ አራት ጨዋታ ወድቋል። እሺ lost ነው ትኬቱ።
አራት ነው የወደቀ አዎ እሺ ሌላ አለክ?
የለም ሌላ እሺ እናመሰግናለን።
እሺ እኔም አመሰግናለሁ። መልካም ቀን